ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ ፍቅር ጀመረኝ ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ ፍቅር ጀመረኝ እንዳልሞት እንዳልሽር